ሄሎ ሄሎ፣ ጤና ይስጥልኝ። አቶ አዲስ ኖት?
አዎ ከ We Plus Solution ነበረና ምደውሎት ባለፈው አውርተን ነበረና
OK እና register አላረጉም እና register እንዲያደርጉ ነው እዚህ system ላይ አ- እንትን አላለም ስሙት እና We Plus Provider የሚለውን ከ Play Store ላይ አውርደው ካልሆነም ሁን በ text እንልኩላታል።
እ፣ እሺ እሺ፣ በ- በ text ይሻሎታል ወይስ አውርደው register ያደርጋሉ?
We Plus ነው የምትለው?
We Plus Solution Provider የሚለው ላይ ማለት ነው።
እሺ ከዛ ላወራዳትም አዎ፣ እሺ ማይሆንም ከሆነ በ text እኛ እንልኩሎታለን link ኡን።
እሺ
እሺ፣ አመሰግናለሁ በጣም።
እሺ እሺ፣ እሺ።